hello አቤት ይገባል እንትን ይለኛል user with this phone number already exist ይለኛል። ደጋ- ደጋግሜ ስለሞከርኩ ነው እንዴ?
ወይ ደግሞ እንደዚህ አድርገው ቀጥታ መጀመሪያ ስ- ልክ get ጋር as driver ስትለው ስልክ ቁጥር ብቻ አይደለም የሚጠይቅህ
ስልክ ቁጥር ይጠይቃል። አዎ አዎ አስገባውና get OTP በለው
ወይ አንድ አዲስ ነገር ልውጣና ልግባ።
አስ እንት clear አድርገውና ድጋሚ እንዳዲስ እሺ get started ጋር እሺ as a driver ብለውና ስልክ ቁጥር አዎ ከዛ ስልክ ቁጥር አስገባ
እሺ get OTP ልበለው አ አ
እሺ text ቆይ ወይኔ ከዚህ ከ system ላይ ሌለ
ልኮልኛል OK ላከልህ ስልሳ ሀያ አምስት ሀያ አንድ
ስልሳ ሀያ አምስት ሀያ አንድ
ሀያ አንድ እሺ አ verify ልበለው አ
request failed invalid OTP ይላል
ስልሳ ሀያ አምስት ሀያ አንድ ነው አይደል ያስገባው
request failed invalid OTP ይላል እሺ ወይ ድጋሚ ትገባለህ ሌላ OTP እስኪ ልክልን
ልዝጋውና ልውጣና ድጋሚ አዎ ሌላ ስለሚጠይቅ
እሺ አሁን ልኬዋለሁ ድጋሚ እሺ ገባለህ text
sorry አልገባም የመጀመሪያውም አልገባም OK ነው እንዴ እሺ አዎ ይሄ አንቺ ስለነገርሽኝ ነው ነው እሺ ዘጠና ስምንት ዜሮ ሁለት ዜሮ ስድስት ዘጠና ስምንት ዜሮ ሁለት ዜሮ ስድስት
ዜሮ ስድስት አዎ
አሁንም invalid OTP ይላል
ለምንድን ነው እንደዛ እያለ ያለው እስኪ እስኪ በአንተ ቁጥር እኔ ልግባና ልሞክረው እሺ